ይስጥልኝ። አሪፍ ቤር አዲስ ነኝ። ባኮ ምልርዶ
ጌም እየተጫወትኩ ያለው ከቴሌብር ዲፖስ ሳደርግ ሪጀክት ሪጀክት አድርጎ አስቀምጠዋል እና ብዙ ብሮች እንደዛ አደረገብኝ።
እሺ ደመኛቸው ሙሉ ስሞትን ይንገሩኝ።
እ ስሞትን ይንገሩኝ።
ሙሉ ጌታ ተመስገን ውያሳ
ሙልጌታ ረጋሳ ነው ያለው።
እ ሙልጌታ ረጋሳ ነው ያለው።
አይ ሙሉ ጌታ ተመስገን
እሺ ቡ- ጉያሳ
እሺ ደንበኛችን ቴሌብር በዚህ ቁጥር ነው የሚጠቀሙት።
አዎ በዚህ ቁጥር ነው የምጠቀመው
እሺ ደንበኛችን ብዙ ነው የሚገርምሽ እንትን አድርጊልኝ እሺ
እሺ ወደ ኩዊክ ብር ነበር ያሉት።
እ ወደ ኩዊክ ብር ነው የሞከሩት።
አዎ አዎ አዎ
እሺ የገንዘቡን መጠን ይንገሩኝ።
እ ወደ አምስት ሺህ ብር ይሆናል
አምስት ሺህ ብር። እሺ አዎ ደንበኛችን እ
አሁን በምነግረው ስልክ ቁጥር ወደ ቴሌግራም ቻናላችን screenshot አንስተው ይልኩልናል።
እሺ እሺ ቁጥር እሱ 0992
ዜሮ ዘጠኝ 92
እሺ
13 እሺ 01
እሺ 55 ሀምሳ አምስት ልክ ነው ደንበኛችን።
በዚህ በዚህ ላይ እንትን screenshot አድርጌ ልላክልሽ አዎ screenshot አንስተው ይላኩልን። አምስት ሺህ ብር ነው ያሉኝ።
አዎ እዛ ላይ አዎ ይላኩልን ደንበኛችን ለሚመለከተው አካል ሶስት መቶ አምስት አስተላልፉ።
መቶ አንድ ሺ አንድ ሺ አንድ ሺ እንደዛ ብሎ ነው በብዛት እሺ ችግር የለውም ሁሉንም ያ- ያስተላልፉልን።
እሺ እሺ እናመሰግናለን።
በቴሌ በቴሌግራም ነው የምልክልሽ አዎ ወደ ቴሌግራም እሺ።
ቻናላችን እሺ፣ እናመሰግናለን thank you።
ስለደወሉ። ስለ ግሎብ ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ምሽት።
እሺ thank you